የጠራው?
coupon ID ንገረኝ ብለሽኝ ነበር። አሁን እሺ ይንገሩኝ።
ሰላሳ አራት
ሰላሳ አራት ሰላሳ አምስት ሰላሳ አምስት ስምንት ስምንት ሀያ ሰባት ሀያ ሰባት ሰማንያ አራት ሰማንያ አራት አንድ አንድ
አዎ
እሺ በኦንላይን ነው
አዎ
ስልኮትን ይንገሩኝ እሺ
ዜሮ ዘጠኝ አስራ አራት አስር እም፣ ሰማንያ ሶስት ስልሳ ስምንት
እሺ check እናደርግሎታለን ይጠብቁ
እሺ